ጤና ይስጥልኝ ሁሉ ስፖርት በኮ ምን እርዳዎት?
እንትን ነበረ ወጪ አድርጌ አልገባልኝም እና የሆነ ሳለ ወደ ቴሌግራም ላክ ምናምን ብለውኝ ነበረ እሺ ግን ምንም እ፣ መልስም ምንም አላዩትም ምንም እንትን ይሄ ነው።
አላሉት።
መቼ ነው የላኩት?
ጠዋት ላይ ዛሬ
ዛሬ ነው። እሺ ሲስተካከል በወረፋው ስለሆነ ሲስተካከል Okay፣ ዛሬ ወረፋ- እናሳውቆታለን። ወረፋውን ጠብቀው ይስተናገዳሉ።
ወረ- ወረፋ አለው አዎ
እ፣ አንድ ቀን ምናምን ነው ወይስ ስንት ቀን ይፈጃል?
አዎ እንደዛ ይፈጃል።
ነው እንዴ?
አዎ Okay እሺ